ጤና ይስጥልኝ። ሁሉ ስፖርት ነው፣ ባኮ ምን ልርዳው?
አብሮ ስልኝ ሰላም ነው እግዚአብሔር ይመስገን።
አለን ትላንት ምናበር ወደ ቴሌብር transfer አድርጌ ወደ ቴሌብርም አልተላለፈም እዛም ይላል
ከዝውውር ታሪክ ላይ ያልገባሉትን ልከዋል ቴሌግራም ላይ
እ ከዝውውር ታሪክ ላይ ያልገባሉትን ቴሌግራም ላይ ልከውልናል።
ቴሌግራም ላይ የላኩት ነገር የለም። በ- ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ያልገባሉትም ማለት አሁን withdraw አድርጎ አልገባልኝም ያሉትን transaction ከ transaction history ላይ ፎቶ ያንሱና በቴሌግራም ይላኩልን።
እም፣ ቴሌግራም እንትናቸው ምንድን ነው?
ቁጥር የያዙ
እሺ፣
ዜሮ ዘጠኝ ሰባ ስምንት እሺ፣ አስራ ስድስት እሺ፣ ሰላሳ ዜሮ ስድስት
እሺ።